Mhm. Hello?
Hello, hello.
Abi don't you hear?
Hello.
Hello?
Hello.
Abi this Hello.
someone.
Uh, ك- Hello.
አቤት ቤት አይሰማም?
ይሰማል እህቴ። እ፣ ከእሸቱ ጋር መቅረብ ፈልጌ ነበር። ታሪክ
እሺ፣ ምን ላይ ነው መቅረብ የፈለጉት?
ታሪክ
እሺ፣ ልመዝግቦትና ያን ሾው ሳዘጋጁ ይደውሉታል። ማን ነው ማስመዝገብ የፈለጉት?
በምን ፈልገው? ሄላ ሄላ
አቤት
ምን አልሽኝ?
hello ይሰማል።
እ፣ ይሳ ይቆራረጣል።
እሺ ማንን ነው ለማስመዝገብ የፈለጉት?
እኔ እራሴን
እሺ የአንድ ሰው ህይወት ላይ ቀርበው ታሪኮትን ለማጋራት ነው የፈለጉት።
ታሪኬን ለማጋራት
እሺ ልመዝግቦትና አዘጋጁ ይደውልሎታል።
እሺ።
ማን ልበል ስም?
ሃይማኖት ሲሳይ
ሃይማኖት።
ሃይማኖት ሲሳይ
እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ሀያ
እሺ
ሰማንያ
ሰማንያ ዘጠና አምስት ዘጠና አምስት ሰማንያ ሶስት
እሺ የት አካባቢ ነው አድራሻዎት?
ሀያ አራት መገናኛ
እሺ እሺ እናመሰግናለን። እንደውላለን።
ይቆያል። አ?
ወረፋ ሲደርሶት ይደወልሎታል።
እሺ አመሰግናለሁ።
እሺ መልካም ቀን።
ለሁላችሁ